ይበላሽ። ሌላ አብርሃም ሄሎ ወይ ኮምፕ- በቃ ራሱ ኮምፕሊት በለው ኦን ታይም አይስተካከልም አሉ ጠየቅኩለት።
አይ- አጨራረስን አይቼ እንትን እንዳሉ ብቻ አዎ ብዬ ነበረ እኔማ ኦፍ ታይም ይወጣብን ግን ራስ በላ አይስተካከልም አሉ። ምክንያቱም ሰዓቱን ሲያዩት እ፣ ከስተመር ስልክ አያነሳም ብለው ከመ- ወዲያውን የመለሱት ከአስር ደቂቃ በኋላ ደውላለሁ ብዬ ነበረ። ከአስር በካስር ደቂቃ በኋላ ነው።
አዎ ከአስር ደቂቃ በፊት ነው እነሱ የመለሱት እና ወዲያውኑ ያሳወቅኩት ለዛ ብለው አላስተካክልም አሉ። እሺ እሺ ነው ችግር የለም።
እሺ